አልቻልኩም አርን ብያለሁ እስከ መቼ ባንቺ ባይነዳለሁ አልቻልኩም አርን ብያለሁ ሰለቸኝ መረረኝ እኔን ተጨነቅኩ እንደምን ሊሆን አልቻልኩም ትንሽን አልቻልኩም ምን ልሆን እኔ ለእኔ አልሆንኩም ንትርክ ነው እንጂ ከአንቺ ምን ተረዳው? አልቻልኩም አልቻልኩም አልቻልኩም ተጎዳው። ከስራ ስገባ በመቆጣት ፋንታ ልቤ ደስ እንዲላት አሳይኝ ፈገግታ እስከ መቼ ባንቺ ባር ነቃለሁ አልቻልኩም አርም ብያለሁ እስከ መቼ ባንቺ ባር ነቃለሁ አልቻልኩም አርም ብያለሁ ሰለቸኝ መረረኝ እኔን ተጨነቅኩ እንደምን ልሆን አልቻልኩም ንዝንሽን አልቻልኩም ምን ልሆን እኔ ለእኔ አልሆንኩም ንትርክ ንዝንዝ ይጠቅም መስለሻል። ጠባይሽን ካላረምሽ በጣም ተሳስተሻል። ከብጥብጡ ፊቶ ሲባል አልሰማሽም። ሊቁርቢያና ቁጣ ተያያዋጣሽ እስከ መቼ ባንቺ ባልነቃለሁ አልቻልኩም አርን ብያለሁ እስከ መቼ ባንቺ ባልነቃለሁ አልቻልኩም አርን ብያለሁ ሰለቸኝ መረረኝ ተጨነቅኩ እንደምን ለሆነ አልቻልኩም ንትንሽን አልቻልኩም ምን ልሆን እኔ ለእኔ አልሆንኩም እኔና አንቺ ብኖር በሳቅ በፈገግታ ጎጆችን ይሆናል የተድላ የደስታ አንትርክ ንዝነት ቤት በገባ ቁጥር ጎጆችን ይፈርሳል ምስጥሽ ትልቅ ምክር እስከ መቼ ባንቺ ባር ነዳለሁ አልቻልኩም አርሚ ብያለሁ እስከ መቼ ባንቺ ባር ነዳለሁ አልቻልኩም አርሚ ብያለሁ ሰለቸኝ መረረኝ እኔ ተጨነቅኩ እንደምን ለሆነ አልቻልኩም ንዝንሽን አልቻልኩም ምን ልሆን እኔ ለእኔ አልሆንኩም ከሴቶች ይበልጣል ሙያና ችሎታሽ፣ ግፊትሽ ይፈታ እና ይጥፋ ፈገግታሽ። ኧረ እስከ መቼ ድረስ ባንቺ ባሪ ታምሜ አልቻልኩም አልቻልኩም ደካማ ነው አቅሜ እስከ መቼ ባንቺ ባሪ ነዳለሁ አልቻልኩም አርን ብያለሁ እስከ መቼ ባንቺ ባሪ ነዳለሁ አልቻልኩም አርን ብያለሁ ሰለቸኝ መረረኝ እኔን ተጨነቅኩ እንደምን ለሆነ አልቻልኩም ነዝንሽን አልቻልኩም ምን ልሆን እኔ ለእኔ አልሆንኩም ይቅርብህ በጣም አትከፋ፣ ቻል አድርገህ ተው አትቁረጥ ተስፋ። እንዲህ ነው ሰው የሚኖር እንዲህ ነው፣ በርታ እንጂ መመረር የለብህም። ይቅርብህ በጣም አትከፋ፣ ቻል አድርገህ ተው አትቁረጥ ተስፋ። እንዲህ ነው ሰው የሚኖር እንዲህ ነው፣ በርታ እንጂ መመረር የለብህም። ይቅርብህ በጣም አትከፋ፣ ቻል አድርገህ ተው አትቁረጥ ተስፋ። እንዲህ ነው ሰው የሚኖር እንዲህ ነው፣ በርታ እንጂ